ጤና ይስጥልኝ።
አብሮ ይስጥልን። አሁን መረጃ እየሰጠሽኝ ነበር እና አዎ።
ይመስለኛል። አዎ አንቺ ነሽ አይደለ?
አዎ እኔ ነኝ ያነሳሁልዎት። አዎ።
አዎ። ስለዚህ የሁለቱንም ንገሪኝ። record እናስጀምረዋለን።
እሺ የሁለቱንም ንገሪኝ።
እ የስራው
እም?
የስራውን ልንገሮት መጀመሪያ እሺ።
USA
እም፣ ዩኤስኤ jobs አለው መጨረሻ ላይ dot gov
okay።
የ Indeed አይደል እርስዎ
እ? እ?
Indeed ኡን ያውቁታል አይደል? ሌላ ሁለት አማራጭ ነው ሊሆን የሚችለው ይሄኛው USA jobs dot gov አለ። በተጨማሪ ደግሞ Indeed dot com አለ።
እሺ። የተ- የትምህርቱን እሺ ትምህርቱ ደብሊው ደብሊው ደብሊው ዶት ኢዲዩ ፓስ dot org
እም፣
scholarship ኦችንም የሚለቀቁበት website ስለሆነ በዚህኛው website ገብቶ ትምህርት ማግኘት ይችላሉ።
እሺ። ቆንጆ።
እሺ ተጨማሪ ጥያቄ አለን?
አይ የለም። አመሰግናለሁ።
እሺ መልካም ቀን።
እሺ። አመሰግናለሁ።